ጤና ይስጥልኝ ሁሉ ስፖርት ባኮ ምን ልርዳዎ
እኔ የምልሽ ትናንትና ያሳለፍኩት ብር አ- ወደ አካውንቴም አልገባም ወደ ምንም አልገባም። እናንተ ጓ ቀርቶብኛል። እዚህ ላይም ደግሞ እንትን withdraw ነው አካውንቴ- ወይስ deposit
እ፣ withdraw ይሻላል።
withdraw አድርገው ነው አዎ፣ ከዝውውር ታሪክ ላይ ያልገባሉትን አዎ፣ ፎቶ ያንሱና አልገባም።
በቴሌግራም ይላኩልን።
የእኔም ፎቶ
አይደለም እሺ።
የእርስዎን ፎቶ አይደለም፣ እ፣
ከዝውውር ታሪክ ላይ ያልገባሉትን ፎቶ አንስተው ይላኩልን።
እንዴት ያ እንዴት ነው ማ- የትኛውን ነው አልገባኝም።
በአማርኛ ነው በእንግሊዝኛ ነው የሚጠቀሙት?
በአማርኛ በአማርኛ ከሆነ ተጨማሪ የሚለው ውስጥ ግቡና የዝውውር ታሪክ የሚል አለ።
እ፣ ከሁሉ ላይ አዎ ከዛ የዝውውር ታሪክ ውስጥ ሲገቡ ደግሞ የባንክ ዝውውር የሚለው ውስጥ ገብተው ያልገባሉትን ፎቶ አንስተው በቴሌግራም ይልኩልናል።
እ፣